ሰላም ጤና ይስጥልኝ። ቤት ቤት
እንትን ነበረ የታዘዘ ገንዘብ ነበረ።
withdraw ነው።
አዎ
ቤስት ቤት ስልክ ቁጥሮ የደወሉበት ነው።
አዎ መቼ ነበር የታዘዘው?
አሁን ከ- ከአንድ ከሰላሳ ደቂቃ
ስንት ብር ነው?
አስር እና ሁለት
አስር ሺህ እና ሁለት ሺህ ነው።
አዎ እሺ አንዴ ጠብቁኝ።
አንድ እሱ ቦታ ላይ ስለዚህ እስሎቱ ተነቃንቆ ነው። እስሎቱ በሆነ ነገር ወረቀት ነገር ምናምን ደገፋል ጥብቅ አድርጎ ነው። ወይ ደግሞ እንትን ይሆናል ይሄ ኬብሉ ይሆናል የእንትን ስፕሪንግ ኬብል
ሄሎ
አቤት?
ጌቱ ጌቱ ክፍሌ ነው አይደለ?
አዎ አዎ።
account ነበሩን አንዴ ይነግሩኛል? ይቅርታ።
አንድ ሺህ እሺ
ሰላሳ ሶስት እሺ
ስልሳ ስድስት እሺ
ሀያ አምስት እሺ
ስልሳ አራት እሺ
ዘጠኝ
እሺ confirm አድርጌለታለሁ። እ፣ ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። ኩቻፓ ስለሆነ ትንሽ ሰዓት ስለሚፈልግ ነው እና ይጠብቁት። እሺ መልካም ሁለቱንም ነው ሁለቱንም ሶስት ነው።
hello አንድ ሶስት መቶ እ?
ብርም አለ ሶስት መቶ ብርም አለ አዎ ሶስት አዎ አዎ አስር ሺህ ብር ሁለት ሺህ ብር እና ሶስት መቶ ብር ሶስቱን con- ሶስቱንም confirm አድርጌለታለሁ።
አመሰግናለሁ እሺ መልካም ቀን።